hello ጤና ይስጥልኝ። ቀጥ ስልኩ አልሰራል እኮ ስልካችሁ ተቀጥሎ መጥቼ ነበር። አሁን ኮሪያ ሆስፒታል ጋር ነው ያለሁት እኔ።
የቱ ጋር ነው ያለው?
ኬሪ- ኮሪያ ሆስፒታል ጋር ነው ያለሁት okay ኮሪያ ሆስፒታል እ- ወይ- ወይም ደግሞ ምንድን ነው ይሄ ለ- ለም- ለም አጠቃ- ይኸው ለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ጋር okay እ፣ ወደዚህ ሂዱና ማለት ነው የዮናታን ወ- church አለ። ወደ ቦሌ ዮና- ወስዷል ጠባቧ መንገድ።
ወደ ቦሌ ሆምስ አ አ ቦሌው በቦ- በቦሌ ሆምስ እሺ፣ ወደዛ ስመጣ ዮናታን church አለ።
የዮናታን church አለ። እ፣ እ።
በሱ ቀጥታ ይመጣሉ ማለት ነው ወደ ቦሌ።
በዮናት- አ እሺ፣ በቦሌ ሆምስ ነው የም- የምሄደው።
ቦሌ እ?
ውስጥ ጋር ነው ያለው ቢሮው ራሱ።
እሺ፣ በቃ በጣም ጥሩ። ስለዚህ እ፣ መልሼ እደውላለሁ እዛ አካባቢ ነው።
ስሞትም አልበል